ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
የቤትና የመኪና ድለላ ነው አይደል? ደወልኩት።
ምን አሉ?
የቤትና የመኪና ድለላ ይላል አይደል? ቲክቶክ ላይ ነው ያገኘሁት ስልኩ።
ቤትና መኪና። እሺ፣ መሸጫ። እሺ፣ ምን ነበር? መሸጫ ደላላ ሳይሆን መሸጫ።
እኮ አዎ፣ መሸጫ።
እሺ፣
ኮንዶሚኒየም አለ እንደ ይቻችሁ ላይ
ወዴት አካባቢ ነው የምትሰሩት?
ወደ ቦሌ አራብሳ
እስከ ስንት
አንድ መኝታ ቤት
እኮ እስከ ስንት ነው አውጥሎት ነው
እስከ ስንት ነው ያለው?
እኮ ይገሩንና በእርሶ ከሆነ እንንገሩ እንፈልግሎት
እስከ አንድ ነጥብ ስድስት ድረስ
ሽያጭ ነው ግዢ ነው የፈለጉት?
መግዛት ነው የምፈልገው መሸጥ ሳይሆን እኮ እሺ ግዢ አይደል የፈለጉት?
አ አ እስከ አንድ ነጥብ ስድስት ባለ አንድ መኝታ አ
እሺ ይሄ ነው ቁጥሩ ዜሮ ዘጠኝ አርባ አንድ ሀያ ስድስት ሰባ ስድስት ሀያ ሰባት አ ማን ልበል ስም ያብስራ
እሺ እንደውላለን እንጂ